ጤና ይስጥልን። ማንበርታ
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን አለ መኪና ፈልጌ ነበረ።
እሺ፣ ምን አይነት መኪና ነው የፈለጉት አባት?
አይናማ ወይ D4D?
ዶልፊን አዎ።
አለ።
እሺ፣ ባንክ አለው አለ?
ባንክ እዳ ያለበት እ
ባንክ እዳ ያለበት ሲሆን የምናያይዘው አለን።
Okay። መኪናው ማየት እችላለሁ?
ይችላሉ። በአካል መጥተው ማየት ይችላሉ።
እህ ወይም ደግሞ ማሊባባ dot net ላይ ገብተው ማየት ይችላሉ። በአካል መምጣት ይችላሉ። ፓስተር branch ኣችን ላይ አለ።
እሺ። የትኛው ነው መኪና? ያው እዚህ ላይ አንድ አይናማ ቀዩ 58 ነው።
okay፣ እ፣ ያለን እሺ፣ በሻርክ ከሆነ ስድስት ሰላሳ ሰባት ብሎ የሚጀምር አለን።
እላዩ ላይ ያለው አርባ ምናምን እና ቀዩ መኪና ነው።
እሱኛው አለ እሱኛው የቆየ ነው አባት አይናማ የቆየ ነው። እሱ ያዩት
አሁን ያለሽውን ቴሌግራም ላይ ታስቀምጭልኛለሽ?
ቴሌግራማችን ላይ ወደ መጨረሻው ጋር post አድርገነዋል።
Okay
ዶርሲን ሻርክ ሶስት ነጥብ ሁለት እና ሶስት ነጥብ ሁለት አለን።
እሺ እሺ።
ሁለት ሺ ስምንት
ስንት ነው የሚባለው እሱ?
ሶስት ነጥብ ሁለት
ሁለት ሺህ ስምንት ነው ሞዴሉ።
አዎ የት ነው የምታዩ?
ፓስተር አደባባይ ፊት ለፊት እንገኛለን።
እሺ በቃ
እሺ